እንደምን አደርሽ?
እግዚአብሔር ይመስገን አለሁ። ኒውሮሎጂስት አለ እንዴ እናንተ ጋር?
አለና መች መች ነው የሚገቡት እባክሽ?
እሺ ሰኞ፣ ማክሰኞ፣ ሐሙስና አርብ ይገባሉ።
እዚህ አሁን ብመጣ አገኛቸዋለሁ ነው ዛሬ ወይስ ከሰዓት ነው የሚኖሩትኝ ስንት ሰዓት?
ሰባት ሰዓት።
ሰባት ሰዓት። እሺ፣ ካርድ ቀድሜ ማውጣት ይኖርብኛል?
አዎ ድንገት ትንሽ ሰው ስለሚያዩ ስልክ ልስጣችሁና እስኪ ጠይቁ።
እሺ እሺ።
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት
እ፣ አንድ ስድስት ደቂቃ ሲሄድኝ ሰማንያ ስምንት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ፣ ሰማንያ ስምንት ሰላሳ ሶስት ይቅርታ፣ በቃ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ፣ እሺ፣ አመሰግናለሁ። እሺ